ሄሎ ሄሎ አቤት ሰላም አልሽ እናት ሰላም ታርጋ ቁጥር ልንገርሽ እና ደውይለት የእናንተ አባል መንገድ ዘግቷል
የምን ታርጋ ቁጥር
ዋሽንግተን ነው አ? አይደለም።
አምቡላንስ ነው አይደለም እንትን ነው ይሄ ሚትሱቡሺ
እ?
ሚትሱቡሺ መኪና
እም፣ እሺ የዋሽንግተን ይላል አ
እሺ እንትን ስል በቃ ተይው ራሱ መጥቷል እንደውም ተይው ተይው ተይው እሺ አባት